ሄሎ
ሄሎ ሰላም ጤና ይስጥ
እንዴት ቴሌዊን እንትን ለማለት እ ናለ
ቴሌዊን active ለማድረግ ነው ለ- እንትን ለማለት ነው።
ለመጫወት ነው።
አ ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው አንድ ቁጥር ላይ ይመዝገቡ ኮከብ ዘጠኝ ሰማንያ አምስት መሰላል መሰላል ነው።
እሺ፣ እዛ ላይ ሙሉ መረጃ ስላለት አንድ ቁጥር ላይ ይመዘገባሉ። ሶስት ቁጥር ላይ ለመጫወት ሰባት ቁጥር ቋንቋ ይምረጡ።
እሺ።
እሺ፣ መልካም